ነው።
hello
አቤት
Donkey Tube
ሰላም፣ Donkey Tube ነው።
የለው
አቤት አይሰማም።
አሁን ይሰማል። እ፣ እ፣ ታሪክ ለማጋራት ነበር። እንዴት ነው የሚቻለው?
እ፣ የአንድ ሰው ህይወት ላይ ታሪኮትን ለማጋራት ነው።
አዎ ታሪክ ለማጋራት ማለት ነው። ድንቅ ታሪክ ለመውጣት እሺ ስሞትን ይንገሩኝ።
ሀብታሙ ስሞ ማን አሉኝ?
ሀብ- ሀብታሙ
እሺ ሀብታሙ ማን?
ጌታውን
እሺ ስልክ ቁጥሮትን ይንገሩኝ። ዜሮ ዘጠኝ ስልክ ቁጥር
አዎ
ዜሮ ዘጠኝ ሰላሳ አዎ ስምንት ስልክ ቁጥሮትን ይንገሩኝ። ሰላሳ ስምንት
ሀያ ስድስት
ሀያ ስድስት ዜሮ ስድስት
እሺ ዜሮ አራት
ሰላሳ ስምንት ሀያ ስድስት ዜሮ ስድስት ዜሮ አራት ነው።
ሰላሳ ስምንት ሀያ ስድስት
እሺ
ዜሮ ስድስት ዜሮ አራት
እሺ ከየት አካባቢ ነው የደወሉልን? አድራሻዎት?
እኔ እንደዚህ መጀመሪያ ስልካችሁ እንደዚህ የሚወጣ አልመሰለኝም ነበር። ከባሌ ክፍለ ሀገር መጥቼ አሁን ለጊዜው አዲስ አበባ ነው ያለሁት።
እሺ እሺ እናመሰግናለን። እንደውልሎታለን።
እሺ